hello ጤና ይስጥልን ቤት ቤት
ሰላም ዮሴፍ ነኝ። እናቴ እሺ ዮሴፍ
እንትን AnyDesk ልኬ ነበር ስገባ ማለት አሁን ተስተካክሎልኝ connection ኡ ገብቼ ነበርና እሺ አገባቤ ልክ አይደለም መሰለኝ cash ን መቁረጫው ጋር አላስገባም አለኝ። ወደዚያ አካባቢ ግን እ?
connection ኡ ምናምን ሰርተዋል።
ምኑን ያስገባ ያለክ
አገባቤ ልክ አይደለው መሰለኝ cash ን መቁረጫውን አላመጣለኝ።
okay እኔ ስልከን አሰር ተካክለውል ነበር አረ ልኬ አ- አልገባችሁልኝም እንጂ ልኬ ነበር AnyDesk።
okay ገና አልገባ አልገ- ተገ- አልገቡልህም አዎ ዮሴፍ አሰላ ባሌ ጎባ አ፣ አህመዲን ቡታጅራ ነኝ አህመዲ ቡታጅራ
በአህመዲ ነው የተላከው አ በአህመዲን የተላከ አህመዲን ቡታጅራ
አሁን የእንትኑን ቦታ ነው አላመጣ ያለክ የመቁረጫውን አዎ አ፣ login ብዬ ገባውና እሺ ግን መቁረጫውን ጋር አላመጣም አለኝ።
okay
ወደዛ አገባቤ ልክ አይደለውም ነው የሚመስለኝ። እ፣ ብቻ እርግጠኛ አይደለሁም። set አድርግ
ሌላ ጊዜ እንደምገባው ነው የገባው አይደል አህመዲ no no፣ ሌላ ጊዜማ እናንተ ናችሁ የገባችሁልኝ የነበረው። አሁን እኔ- በእኔ አገባብ ነበር የገባሁት። እናንተ በገባችሁልኝ ልክ ነበር።
okay እኔ በምገባው አገባብ ነው ልክ ያልሆነ።
እሺ ምንድን ነው የሚያመጣልህ እስቲ ፊት ለፊት ፎቶውን አንስተህ ትልክልኛለህ አንተ ስትገባ የሚያሳይህን ነገር ልላክልሽ እሺ እሺ